hello ጤና ይስጥልኝ ተድላ አምቡላንስ
ተላ አዎ ተድላ አምቡላንስ ለአምቡላንስ አዎ እሺ እንትን ከዚህ ከምኒልክ ሆስፒታል ወደ ኢትዮ ጥበብ ሆስፒታል እሺ ልትወስዱን ነው ባለፈው ወስዳችሁናል ማለት እዛ ሳይሆን ወደ ምኒልክ አምጥታችሁናል ከሌላ ሆስፒታል ደንበኛ ሆነን ነበረ ግን ባለፈው ስንደውል ቆዩ ቆዩ ስትሉ ተጨናቅን አሁን ቶሎ በሉልን
እሺ መ- መቼ ነበር የተጠቀሙት ይቅርታ
መቼ አሁን ነው የምጠቀመው አይ የደወሉልን የተጠቀሙት ብዬ ነው
ያለፈው አልፈዋል የአሁኑ እናደርግ እዛ እንትናችሁ እዩ ኧረ አሁንማ history እንዴት ላንብብ እማዬ አይ ስ- እሺ ስምሽን እንደ አዲስ register ከማድረግ አስቴር ብዬ ነው ግድ የለም አስቴር አዎ አስቴር?
ስመዝግበዋል እሺ የታካሚ ሁኔታ ንገሪኝ የታካሚ ሁኔታ ስሙ የታካሚ የታካሚ ሁኔታ አዎ የታካሚውን ስም እና የታካ- የታም- የታመመውን ነገር ንገሪ
እ፣ ሊዮናርዶ ካፖግሮሶ ስሙ የታመመው dialysis ሊሄድ ነው
አሁን ለ dialysis ነው የሚሄደው አዎ እዛ ሆስፒታል ማለት ነው ኢትዮጵያዊ
አዎ ምክንያቱም እዚህ ወረፋ አንጠብቅም ስላሉኝ እኛ እ፣ እዛ ልንሄድ ነው እሺ እ፣ ማድረስ ብቻ ነው ወይስ ደርሶ መልስ ነው የሚፈልጉት no no no no አሁን ማድረስ ነው እሺ እሺ ሂሳብ አውጥቼ አስተያየት ልውሰድ።
አድርጉ ምክንያቱም ባለፈው እንትን ብለናል ተጠቅመናል ደንበኛ እንሆናለን ብለን አነጋግረናል እሺ እሺ ሂሳብ ወጥቼ መቼ እደውልሻለሁ አሁን ግን ቶሎ በይ እ?
እሺ እሺ እሺ እያዘጋጀ ነው ስለሆነ እሺ